ምን ዝባ ኤሊሳ ይባላል።
ቴሌግራም hello፣ ጤና ይስጥልን አለን። እግዚአብሔር በረራ ፈልጌ ነበረ ከየት ወደ የፈለጉት?
ከመቀሌ
ወደ አዲስ አበባ አዲስ አበባ። አዎ ደህና ናችሁ?
አ
ቀኑ መቼ ነው?
ለሐሙስ
እሺ፣ መመለሻ ይፈልጋሉ?
መመለሻ አልፈልግም።
እሺ፣ ለስንት ሰው ነው?
አ ለስንት ሰው ነው?
አዎ ብቻዬ ነው።
እሺ ከመቀሌ አዲስ አበባ ለሐሙስ እ፣ ያሉት በረራዎች አዎ።
እ፣ ጠዋት የጠዋት ይ- ይ- የጠዋት ወይስ የማታ ወይም የቀን?
የቀን ቢሆን ችግር የለም።
እሺ የቀኑ በረራ የሚጀምረው ከሰባት ሰዓት ነው። ሰባት ሰዓት ከሀምሳ ላይ ከዛ ስምንት ሰዓት ከሀያ አምስት አስር ሰዓት ከሩብ እና አስራ አንድ ሰዓት ከአርባ የትኛውን ይመርጣሉ?
እሺ
የትኛውን ይመርጣሉ እርስዎ?
እ፣ ከሰባት ሰዓት ከቀን ይሁን።
እሺ የሰባት ሰዓት ከሀምሳ በረራ የሚሆነው ዋጋው አምስት ሺ ሰባት መቶ ሰማንያ ሰባት ብር ነው።
አምስት ሺህ ሰባት መቶ አዎ
okay። እሺ የቀን የጠዋት ቢሆንስ ይቀንሳል?
የጠዋቱ ወይም የማታ?
አምስት- አይ ይሄ ዝ- ዝቅተኛው ነው አሁን የነገርኩት። ሌላው የሚጨምር ነው።
okay እሺ በቃ ችግር የለም። እሺ እ፣ እንትን ክፍያ በምን ለምከፍለው?
ቴሌግራም ላይ account ልከንሎት በ account ነው የሚያስገቡት።
በቴሌግራም
አዎ እዛ ላይ account ልክሎታለን። በዛ ነው account ላይ የሚያስገቡት።
እሺ በቴሌግራም ላክልኝ።
እሺ፣ mobile bank የሂሳቡን- ቢሆን ችግር የለም። የሰባት ሰዓት የሂሳቡን- የሰባት እሺ አንድ ላይ ይጠብቁኝ። ሙሉ ስም ይነግሩኛል?
አቤል ገብረ መስቀል
እሺ እ፣ እሺ አቶ አቤል ቴ- ቴሌግራም ይጠቀማሉ?
አዎ እጠቀማለሁ።
አሁን በደወሉበት ቁጥር
አዎ፣ በዚህ ቁጥር።
بلا يعقل እሺ አቤል ገብረ حنت መስቀል بعله توهيلو ندوزي مقدار ايه فوش لمن تايلو
የአያቶች ስም ማን ነው?
አ- አቤል ገብረ መስቀል በርሄ
በሬ።
አ በርሀ እሺ ሀ ነው የሚሆነው።
በሬ።
አዎ
عليكم እሺ፣ አሌታ ውሃ spell ያደርጉልኛል?
አ
spell ያደርጉልኛል? ይንገሩኝ እስኪ በእንግሊዝኛ በርሀ
አ እሺ በእንግሊዝኛ ቢ
B
E R
E R H E
H E እሺ አ በርሀ ነው መሰለኝ።
እሺ በቃ book አድርገንልዎት ማለት ነው። በቴሌግራም ላይ አዎ።
ሪክሪቤት ያለው ክፍያዎትን ቶሎ ይፈጽሙ በሁለት ሰዓት ውስጥ አለበለዚያ cancel ይደረግቦታል።
እሺ ስንት ነው? አምስት ሺህ ሰባት መቶ
አምስት ሺህ ሰባት መቶ ሰማንያ ሰባት ብር እዛው ላይ እልክልዎታለሁ amount ኡን።
amount ኡን እሺ ላክልኝ ከዛ ጋር።
እሺ እሺ። ስለደወሉ እናመሰግናለን። መልካም ቀን።
እሺ thank you። እሺ